Hello ጤና ይስጥልን።
አብሮ ይስፈን።
ከሚዲያ የጥሪ ማዕከል እንደውለ ደንበኛችን ሀሴት ባርና ሬስቶራንት ነው።
አዎ የስልክ ቁጥር የያዘ አጭር የጽሁፍ መልእክት ተልኮልዎታል።
ምን ተልኳል?
አጭር የጽሁፍ በስልክ ተልኮልዎታል። የብቻ የመለያ ቁጥር የያዘ
እ አላቺ አላረኩትም።
እሺ እንንገረው።
check ከያዘ ላድርገው? እሺ አርባ ዘጠኝ አርባ ዘጠኝ ሀምሳ አምስት
ሀምሳ አምስት አስራ ዘጠኝ ዜሮ
አስራ ዘጠኝ ዜሮ ሁለት እሺ እሺ ለማሳወቅ ነው። መልካም ደንበኛችን እናመሰግናለን። እሺ